Hello ጤና ይስጥልን ዋሽንግተን የህክምና ማዕከል እንዴት ነሽ? ሰላም ነው።
ሰላም ከዘውዲቱ ነበር ምደውለው።
እሺ እሺ አንድ patient head CT የሚነሳ አለን እና እሺ እንትን አምቡላንስ እንድልኩልን ብዬ ነው እናንተ ጋር እንዲነሳ።
እሺ ስልክ ንገረኝ አንዴ የእኔ ዜሮ ዘጠኝ ሀያ አራት
ዜሮ ዘጠኝ ሀያ አራት አስራ አራት አስራ አራት ሀያ ስምንት ሀምሳ ሶስት
እሺ በዚሁ መልሰን እንደውላለን እሺ ምን ያህል ደቂቃ ይቆያል ግን emergency situation ስለሆነ?
እኮ እኔ አስተላልፋለሁ እነሱ contact ያደርገዋል እሺ ቶሎ በሉ በያቸው ለማንኛውም እሺ እ